በዛው ከርሜ ደሳለኝ ዛሬ ተሳካ ህልሜ ይሁን ይሁና ይሁን ይሁና ሰው ሆኖ መውደድ አይቀርምና ስቃኘው ኖሬ ስሻው ከርሜ ደሳለኝ ዛሬ ተሳካ ህልሜ አልተገኘችልኝ ያቺ ፍቅር ጸጋ ለእኔ ለውጥ የለውም ቢመሽም ቢነጋ ያቺ ፀሐይ ካይኔ ጠፍታ ከከረመች አይኔን ይርበዋል እሷማ ከሌለች ይሁን ይሁና ይሁን ይሁና ሰው ሆነው መውደድ አይቀርምና ስቃኘው ኖሬ ስሻው ከርሜ ደሳለኝ ዛሬ ተሳካ ህልሜ ከሄደችበት መልሳ ስትመጣ ልቤም ተረጋጋ ፈክታ ስትወጣ ይህ ነው መውደድ ማለት ከልቤ መነጨ ኑሮን ከብላቱ ብርሃን እየቋጨ አንቺ ፀሐይ አንቺ ጀንበር አትጥፊብኝ ከዚህ ምድር አንቺ ጮራ ፍንጣቂ የኔን ሕይወት ነሽ ጠባቂ ይሁና ይሁና ፀሐይ ነችና ትሁና ትሁና ፍቅር ነችና ይሁና ይሁና መውደድ ነውና ይሁና ይሁና ፍቅር ነውና ይሁን ይሁና ይሁን ይሁና ሰው ሆነው መውደድ አይቀርምና ስቃኘው ኖሬ ስሻው ከርሜ ደሳለኝ ዛሬ ተሳካ ህልሜ ይሁን ይሁና ይሁን ይሁና ሰው ሆነው መውደድ አይቀርምና ስቃኘው ኖሬ ስሻው ከርሜ ደሳለኝ ዛሬ ተሳካ ህልሜ ትላንትና ታይታ የጠፋችው ጀንበር ተመልሳ ዛሬ ብትወጣ ምን ነበር ጨለማው ተገፎ እስኪ ጠራ ሰማይ ትናፍቀኛለች ባይኔ እሷን እስከማይ ይሁን ይሁና ይሁን ይሁና ሰው ሆነው መውደድ አይቀርምና ስቃኘው ኖሬ ስሻው ከርሜ ደሳለኝ ዛሬ ተሳካ ህልሜ ከሄደችበት መልሳ ስትመጣ ልቤም ተረጋጋ ፈቅታ ስትወጣ ይህ ነው መውደድ ማለት ከልቤ መነጨ ኑሮን ከብላቱ ብርሃን እየቋጨ አንቺ ፀሐይ አንቺ ጀንበር አትጥፊብኝ ከዚህ ምድር አንቺ ጮራ ፍንጣቂ የኔን ሕይወት ነሽ ጠባቂ ይሁና ይሁና ፀሐይ ነችና ይሁና ይሁና ፍቅር ነችና ትሁና ትሁና መውደድ ነችና ትሁና ትሁና ፍቅር ነችና